ሄሎ
አቤት አቤት።
ከችፕችፕ ነበር የምደውልልዎት።
ከየት ከችፕችፕ ነው የምደውልልዎት።
ከትዝ ይዘት ነበረ ሚፍታ ከዚህ በፊት ኦርደር ያደርጉን ነበር አሉ ነው
የም
የቤት አስቤዛዎችን
የቤት አስቤዛ እ
ሶስት ሺህ አ ምን አሉ ምን አሉ?
ተሳስተሻል ተሳስተሻል።
የከበደ ስልክ አዎ፣ ወርጃለሁ አለ?
ብዬ ነው። አቤት አቤት።
የከበደ ስልክ ነው አይደለ?
አዎ ከበደ አስናቀ።
አዎ
እሺ አዎ ስልክ እንኳን አልተሳሳትኩም፣ ግን ከዚህ በፊት የቤት አሁን ለምሳሌ እንደ ድንች፣ ሽንኩርት፣ ቲማቲም ምናምን order አድርገውን አያውቁም እኛ ጋር።
አላላቅም አላላቅም።
እሺ በቃ እሺ።
የት ነበረ አልሽኝ? ቦታው ከቺፕ ቺፕ ቺፕ ቺፕ ችብ የት ነበረ?
ኦንላይን ነው online order የሚደረግ አይ፣ አልጀመርኩም አልጀመርኩም። መልሱን አድርጌ አላውቅም።
እሺ እሺ መልካም እሺ እሺ